እንዳልሳሳት እያልኩ ደግሞ ሰላም ይስጥልን። ችብችብ እባክዎ ለብደው እንዴት ታሰርሽ?
ሄሎ እንዴት ነሽ? እንትን ቅሬታ አድርጌ በዚህኛው አራት ትንሽ ድምፆ ትርቋል እየተሰማኝ አይደለም።
እሺ ቅሬታ አድርጌ ነበር ግሩፕ ሰማሻል ነው አዎ፣ ቆይ አንዴ እና አራቱን ግሩፖች አያሳይም ሊገቡ ሲሉ አንዳንድ ሲቀሩ አራቱ ላይ አያሳይም ማቲ ምናምን አልሽ ነበር።
ሊሊ ኖት ዛሬ በሁለት ነው ኦርደር ያደረጉት።
ትላንት ማታ ነው ያደረኩት ክሬ ትላንት ትላንት በሁለት አዎ፣ ቀይ ስር፣ ቲማቲም፣ ድንችና ጥቅሎ መ- ምን- ነጭ ቀይ ሽንኩርት። ሄሎ
እሺ
ቀይ ሽንኩርት፣ ቲማቲም እና ቀይ ስር። hello
አዎ ድንችም አለው አዎ ድንችም create አድርገው ነበር፣ ግን አንድ ሰው ይቀር እኮ አልሞላም። group አራት ሰው እኮ ነው ልጆቹ የሚፈልገው።
ሊገቡ ሲሉ አያሳይም የለም ነው የሚለው group ኡ ላይ ትላንት አሳውቀው ነበር።
አይ አሁን ሰው ጠዋት ገብላ
okay out of stock ነው የሚሉት።
ኧረ አይልም ምንም ዝ- እንትን group ኡ አል- አልገኝም group ኡ ላይ ስትፈልጉት
okay እሺ፣ አሳውቅሎታለሁ። መስተካከል ከቻለ ይሞክሩታል፣
እሺ እሺ ካልቻለም ብሮትን እንመልሳለን።
እሺ በቃ።
ይቅርታሽ። መልካም ቀን